አይ ተዘጋበት እሱ ጤና ይስጥልኝ ከአሪፍቴ ነው የምንደውልልዎት አሁን ተቋርጦ ነበር hello ይሰማል
ሄሎ
ከአሪፍቴ ነው የምንደውልልዎት አሁን ደውለው ተቋርጦ ነበር
ኦሮሞኛ ኦሮሞኛ
እሺ ደንበኛችን ኦሮምኛ የሚናገር ሰው ካለ ኦሮሞኛ ወደ አረጋግጠን አማርኛም ቢያውቃል
ምን አሉኝ
ይሄ ኦሮሞኛ ወደ አማርኛም ቢያውቃል
ኦሮምኛ የሚችል ሰው መኖር አረጋግጠን መልሰን እንደውልዎታለን
በኋላ እመልሳለሁ እሺ